ሌላ ተቋረጠ።
አዎ ተቋረጠ። ስለዚህ አንቺ ንገሪኝ።
የኔ ሰምሃል ዘገየ።
ማን ስሜ ሰምሃል ነው።
ሰምሃል ማን?
ዘገየ እሺ ሰምሃል ዘገየ። ስልክ ቁጥር 0913
13 47 47 56 56 32
13 47 56 56 32 አዎ ተለዋጭ ልስጥሽ ድንገት እምቢ ቢልሽ አይ ችግር የለውም። ምን ላይ ነው የሰማሽው አንቺ ስለ እጹብ ድንቅ ልጆች?
አይ ከዚህ በፊትም አቅርቤ ነበረ ሁለት ልጆች መንትዮች እሺ።
ትንንሽ ልጆች ዶንኪ ቲዩብ ላይ ነው መረጃውን የሰማሽው?
አዎ ዶንኪ ቲዩብ ላይ እሺ።
ስለምከታተል መረጃውን የእናንተ ሰዎች መጥተው ነበረ እኔ ጋር ከዚህ በፊት እሺ። ስለዚህ መልሰን የምንደውል ይሆናል ማለት ነው።
እሺ እሺ ለጥቆማው እናመሰግናለን።
እሺ ተቀብያለሁ እሺ።
እሺ